ውዴ እንኳን ደስ ያለሽ ከኔው ጋር ምትያ አብረሽ ተፈተሽ አንቺ ትሌ ሀብቴ እንኳን ደስ ያለሽ ከኔው ጋር ምትያ አብረሽ ተፈተሽ ሰውን እየዋልሽው ሳድርም እያደርሽ ይህን ዓለም ኑሮ ከኔው ጋር ደከምሽ አምላክ በጥበቡ እኔ ሲፈጥረኝ የቅርብ ተመልካች አንቺኑ ሰጠኝ። አንቺ ድል ያብዴ እንኳን ደስ ያለሽ ከኔው ጋር መንትያ አብረሽ ተፈጠርሽ። አንቺ ድል ያብዴ እንኳን ደስ ያለሽ ከኔው ጋር መንትያ አብረሽ ተፈጠርሽ። እኔነት ሳለው በዚህ ዓለም ላይ ፍጹም አትራቂኝ ከኔም አትለይ እስከ ዛሬ ድረስ እጠላሽ ነበረ አየሁሽ ለየሁሽ ስራሽ መሰከረ አንቺ ድል ያብዴ እንኳን ደስ ያለሽ ከኔው ጋር ምንትያ አብረሽ ተፈተሽ። አንቺ ድል ያብዴ እንኳን ደስ ያለሽ ከኔው ጋር ምንትያ አብረሽ ተፈተሽ። በጣም አፈቀርኩሽ በመላው ስሜቴ ቢደክምሽ አዝላለሁ እስኪ ዝል ጉልበቴ በጣም አፈቀርኩሽ በመላው ስሜቴ ቢደክምሽ አዝላለሁ እስኪ ዝል ጉልበቴ